hello ጤና ይስጥልኝ ቃል ኪዳን ከብስቤት ምን ልርዳ?
ወደ እንትን ቻፓ ብር ልኬ ነበር አም- አም- አንድ ሺ አንድ መቶ ብር
deposit ነው ይድሮ?
እ፣ deposit እሺ አልደረሰክም ነው እ?
አልገባልህም ነው?
አዎ አልገባም ቻፓ ላይ እሺ deposit message ኡን ቴሌግራም ላይ ላከልን። እሺ
በየትኛው ስልክ ልኬላቸው ነበር እ፣ በሆነ ስልክ ከዛ በዜሮ ሶስት ስልክ
የለኝም ተ- ተደግኛለሽ እሺ ዜሮ ዜሮ ሶስት
እ፣
አርባ አራት አርባ አራት
ሰላሳ ሰባት እ፣ አርባ ሰባት እሺ